ሄሎ
ሰላም እንዴት ነሽ?
ሰላም።
እ፣ ምንድን ነበረ? ሜኪስ ነው አይደለ?
አዎ፣ ሜኪስ በርገር ሀያ ሁለት ብር።
አዎ አልዘጋም አይደለ? ምግብ ቤቱ ዲስፐርሱን አለ።
አዎ፣ አድራሻ ነው ወደዚህኛው ነው ተሸክሬው እዛ ገባሁ።
የት ነው አድራሻ የቀየራችሁት?
ከሱ ፊት ለፊት ሰገን እዛ
ሸገር ህንጻ ሰገን
ሰገን ህንጻ ላይ ናችሁ?
አዎ የታደሰ ስለሆነ እሺ፣ እሺ፣ በቃ እሺ፣ ቅና ቴንክ እሺ። ኦርደር ግን ታዛችሁናል አይደለ? ዜሮ ሰባት አርባ ስምንት አዎ ወስዶት እኮ ድራይቨሩ
አይ አልወሰደም። ዜሮ ሰባት አርባ ስምንት ኦርደር አልወስ ወስዷል።
በርገር አዎ አሁን ወስዷል። ዘብቼ በቃ እሺ፣ እሺ እናቴ ሽማ ግን ንገሯቸው እሺ ሲመጡ እሺ፣ እነግራችኋለሁ በተወሰነ ጊዜ ነው እዛ ያኛው እየታደሰ ስለሆነ እንጂ ትመለሳላችሁ።
እንመለሳለን። አዎ ይሄም እኮ የኛ ነው።
በቃ እሺ፣ እሺ እናቴ